ከአናክሲዮን ጥሪ ማዕከል እባክዎ ልርዳዎት? ሰላም ምን ልርዳዎት? hello
ሰላም ነው።
እግዚአብሔር ይመስገን እንዴት ነዎት? እግዚአብሔር ይመስገን ምን ልርዳዎት?
እንትን ብር መሰመሪያ ማለት ነው።
እሺ
አሁን ያለው ብር መሰመሪያ አዝበውና
ምን አሉኝ? ይቅርታ
ሌላ አዲስ ዘፈን ላክልኝ። አሁን ያለው ዘፈን አጥፋውና እሺ
አዲሱ ፈልጌ ነበር እኮ
ዘፈን መቀየር ፈልገው ነው
አዎ
እኮ የት ብሎ ነው የደወሉት?
እ የት ብሎ ነው የደወሉት?
ማን ይሄ የበረራ መረጃ ማዕከል የምንሰጥበት ነው። የበረራ መረጃ በዚህ